take five ለአዲሴ ብቻ ነው እንዴ?
hello hello hello፣ ሰላም ጤና ይስጥልኝ።
እንዴት ነሽ?
እግዚአብሔር ይመስገን።
ካሮት ምናምን ከ stock ወጥተው ነው ይገባሉ ወይስ አይገቡም?
ምን ሆነ?
የለም ካሮት የለም፣ ጥቅል ጎመን የለም ምናምን ምናምን።
ያሁን መጥቶሎት ነበር።
አዎ አሁን በቅርብ ሰዓት ነበር።
በዚህ ቁጥር ነበር ያዘዙት።
አላዘዝንም። ትናንት ታዞ expire ተደረገብንና okay፣ ድጋሚ fail አሁን- እ?
fail አድርጎቦት ነው ትላንት።
አዎ አዎ አዎ ምን እያለ ነው fail ያደረገቦት? ለምን?
ትናንትማ ታዞ ነበር፣ ሰዓት ሞልቶ ነው።
okay፣ እሺ።
አሁን አሁን ስንት ልንል ፈልገን የለምና application ኑ ላይ የለም።
አዎ ምንም የለም፣ ጥቅል ጎመንም የለም፣ ምንም እያሳየኝ አይደለም።
Okay፣ እጥረት ስላጋጠመ ነው። ይ- ሲመጣ እዛው እናስገባዋለን።
Okay ሁ- ሁሉም ነገር ይገባል። ዛሬ ወይስ እንጠብቅ እንየው ወይስ ጭራሽ ላይ ገባ ይጠብቁ፣ አትክልት ስለሆነ ይገባል።
ይገባል?
አዎ፣ እናመሰግናለን።